Hello
ጤና ይስጥልኝ።
ጤና ይስጥልኝ።
ኢትዮ ጥበብ ጄኔራል ሆስፒታል ነው።
የኢትዮ ቴሌቪዥን ስልክ አይደለም ግን እኔ እዛ ነው የምሰራው። አቤት ምን ልት- ልታዝ?
እሺ ከአሪፍፔ ነበር የደወልንልዎት ማለት እባላለሁ።
ኬት ኬት አሪፍፔ
አርችፒ
አሪፍፔ አሪፌ። እሺ አዎ።
እሺ እሺ የእርስዎን ስም በማን ልበል? ለመኛቸው ሁሴን እባላለሁ።
እሺ ለመኛቸው የደወልንልዎት ታህሳስ ሶስት ቀን ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄድ የአሪፍፔ ሶስት ዜሮ ዝግጅት አለ እና እሱ- እዛ ላይ እርስዎን ለመጋበዝ ነው።
ኦኬ ዝግጅቱ የሚሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ነው። እዚህ አዎ።
ቀደም ብለው ቢመጡ ያው ቀድሞ ቦታ እንደሚያገኙ
ኦኬ።
ያንንም ጭምር ለመንገር ነው።
ከሶስት ሰዓት እስከ ስንት ሰዓት? እስከ አምስት ሰዓት መስመር ላይ ያሉ
እ ምን አልሽኝ?
እሺ እ ይሰማዎታል አይደል?
አ፣ ይሰማል። ስንት ሰዓት አልሽኝ? ከሶስት ሰዓት እስከ አምስት ሰዓት ነው ያልሽኝ?
መስመር ላይ ያሉ
አቤት አቤት አለሁ አለሁ። Hello hello